ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ፣
አቤት አቤት ወይ ቅድስት።
አቤት ነኝ።
እሺ፣ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው። ወይ ሄሎ፣ ይሰማል?
ይሰማል? አዎ።
እሺ፣ በጸሐፊ vacancy ያወጣችሁ ነበር አይደለም?
አዎ።
ትላንትና pending payment ላይ አግኝተነው ነበር እና የቸገሮት ነገር ካለ በሚል ነበር የደወልነው።
እህ አንድ ጊዜ ሳላየሁትም ነበረ እንትን notification ኑን approve መደረጉን አላዩትም።
አላየሁትም።
እሺ በቃ approve ስለተደረገሎት አሁን ቀጣይ continue on bot የሚል button ይመጣልዎታል እና እሱን ሲነኩት ወደ payment option ይወስዶታል። እሺ
እሺ እሺ የሚያስቸግሮት ነገር ካለ ይደውሉልን። እሺ